ला घे म्हणले ना
पासष्ट Hello हसीत लई पासष्ट हेलो Hello पासष्ट Hello आवेश Hello አቤት ወይ ሀሴት ነኝ።
ከዛኝ ሰላሳ አራት ዜሮ አራቱ ማለት ነው።
እም ከስተመሩ በሌላ ሰው ስልክ ነው የደወልኩት። በቃ አሁንማ ሰዓት አልፏል። የለም በቃ እኔ ከዚህ በኋላ አልፈልግም ነግሬያቸዋለሁ ደውዬ አለኝ።
እና ቅድሙኑ በሌላ ደውል እያለ በሌላ ሳትደውል ደውያለሁ አልክ ዋሽተህ። አሁን በሌላ ደውል አልፈልግም ማለት ነው።
የ- እና ምን ምን- በቃ ምን ይሻላል እስኪ አሁን በቃ ኮምፕሊት ሰዓቱ አስተካክለሽ ኮምፕሊት በይ ችግር የለም። ሶስት መቶ አራት ብር እኔ በራሴ ከፍለዋለሁ።
ለምንድን ነው ሰዓቱ እሱ የሚስተካከልልህ በራስህ ጥፋት?
ለምን በራ- መጀመሪያ በራሴ ስልክ ሁሉ ስልክ ይሰራ አልነበረም እንዴ እንዴ እንደ ሁሉ አናግረው ከሰው ይሰራ- የሱ ብቻ በሬ ይሰራ ቢሆን ብቻ በቃ ገዛ ቲም ሊደርህን አናግር።
አናግሬዋለሁ።